hello
አቤት ጤና ይስጥልኝ።
አብሮ ይስጥልኝ።
Robi Mobile ነው።
አዎ ከ We Plus ነው የምደውለው።
okay እሺ እ፣ ባለፈ app ላይ ተመዝግባችሁ ነበረ በ We Plus Solution app ላይ
አዎ እና የተመዘገቡትን active ላይ እያደረግን ስለሆነ አዎ system ላይ የሚሞሉ አንዳንድ ነገሮች አሉ። እሱን ልጠይቅ ነበረ።
እሺ
እሺ፣ የድርጅቱ ስም ምንድን ነበር?
ያ ብለሽዋል እኮ ቅድም።
እ? okay፣ እሱ ራሱ ነው።
አዎ አዎ okay፣ እሺ። አድራሻ
ቦሌ South Gate Plaza
ቦሌ።
South Gate Plaza ቴክኖሎጂ
okay፣ ስምህን እህ እ። hello።
ይህን ስም አለሽ አይደል?
አዎ፣ የአንተን ስም ንገረኝ።
አዎ። አለ አልሞላችሁም እንዴ? ባለፈው list ላይ አይ እሱ እንትን ስላለ ምንድን ነው ምን?
form system ኡ ላይ ስላልተሟላ ነው የምንጠይቅ።
እሺ ይወጣው
ሚካኤል ማን ካሳው
ሚካኤል ማን ይቅርታ ካሳው ካሳ okay ስልክ ይሄ ነው የምትጠቀሙት እሺ የስራ ቀናችሁስ መች ነው እሺ ሰዓቱስ
ከሶስት ሰዓት እስከ ከሶስት ሰዓት እስከ እስከ ማታ ሁለት ሰዓት ያው
እሺ ሎጎ አላችሁ እ፣ license ወይም ደግሞ ፈ- ምንድን ነው ማስታወቂያ ልትልክልን ትችላለህ በቴሌግራም እሺ በቃ አሁን text እልክላለሁ። በዛ ቁጥር እ፣ በቴሌግራም ትልክልኛለህ ማለት ነው። እሺ አመሰግናለሁ። መልካም ቀን።
ምናምን